ጤና ይስጥልኝ hello ቪዛ ጁዲ ነኝ። የባኮተ ምን አይነት የጉዞ መረጃ ልስጦ?
የጉዞ ትኬት ለመጠየቅ ፈልጌ ነበር።
እሺ የት ሀገር?
ወደ ሮማንያ።
ወደ ሮማንያ። እሺ እ እ።
ዋጋውን ነው ማወቅ የፈለጉት?
አ ዋጋው ና
እሺ ለመቼ ነው የፈለጉት እርሶ?
ለ ታህሳስ ታህሳስ አስር ነው የፈለኩት።
እ ታህሳስ አስር አ ሁለት ሺህ አስራ ስድስት እሺ በፈረንጆቹ ያውቃሉ? ይቅርታ ደንበኛችን
በፈረንጆች ታህሳስ አስራ ስምንት ወይም December December ውስጥ ነው። እሺ አ December yes እሺ one way ነው ወይስ ደርሶ መልስ?
ዋ ደርሶ መልስ ደርሶ መልስ እሺ በዛው ወር ላርግሎት በ December ወር
በ December ወር yes
እሺ እሺ ለሀያ ቀን or ለአስራ አምስት ቀን
አ አ
እሺ
በሀያ ቀን እሺ እሺ እም እሺ መስመር ላይ ጠብቁኝ እያየሁሎት ነው።
እሺ እሺ
እሺ አርባ አምስት ሺ ስምንት መቶ ዘጠና ሁለት ብር ደርሶ መልስ እሺ ደርሶ መልስ።
አመሰግናለሁ እሺ እሺ እሺ ወደ አመሰግናለሁ ስለደወሉ እናመሰግናለን። መልካም ቀን።
እሺ አመሰግናለሁ